Allo. waaw yéen a ngi koy soog a émission :fra bi. allo. aɓuro sellude
e mallorɗa o
a kon toon * ɓe arde suudu debbo * alaraji dippo ujunnaje ujunere o a ustini alaraji en jogui ɗon
maalik ɓortuɗal kasistamu
a
si annde bisibiti ko torani garayna sifla argala
hayso jeere so tawi salaka so tawi si annde kay
ስልሳ ሁለት
እሺ
ዘጠና ሁለት እሺ
ሀምሳ አንድ
መቼ ነው
ትላ- ትላንትና ማታ
በቮቸር ነው ያዘዝከው አቅራቢያ ሄቤስት ቤት ሱቅ አለ እንዴ
እ አቅራቢያ ሄቤስት ቤት ሱቅ አለ
ምን ምን ምን አለ አቅራቢያ ሄቤስት ቤት ሱቅ አለ ወይ ሱቅ ቤስት ቤት አይ የሚያጫውቱበት
አይ- የለም አላውቅም
እሺ እንደዛ ከሆነ ወደ ቤስት ቤት አካውንት መልሰውና
አ ከዛ በሳንቲም ቤ ወይም በሳፋ ወስደውን አድርገዋለህ ቮቸር በካሽ መቀበል ስትፈልግ ነው በቃ እሺ በ- በ- በ- በስንት አካውንት መልስልኝ እኔ ሳልሆን አንተ ነህ የምመልሰው አን- አንተ ብቻ ነህ access ኡ ያለ ስለዚህ ልንገርህ እንዴት መመለስ እንደምችል እሺ እንደውም ልመልስ መጀመሪያ account history የሚል ጋ ግባና
እሺ voucher history የሚል አለ
voucher voucher history
እሺ ከዛ እዛ ውስጥ ባለ ስድስት digit ኡ ነው አንድ ፊደል ያለው ኮድ አለ voucher code የሚል
እሺ
ስድስት digit ኡ ነው አንድ ፊደል ያለው
voucher voucher ምንድን ነው ያለሽ?
account history ከዛ voucher history
vouch- voucher history ጋር ወይ- እሺ ያ አገኘኸው voucher history አ እሺ voucher code የሚል የለም ታዲያ ባለ ስድስት digit ኡ ነው አንድ ፊደል ያለው
አ እሱን ኮፒ አድርገውና
እሺ እስኪ ንገረኝ ቁጥሩን መጀመሪያ check ላድርግ አሁን አገኘሁት ያልከኝን ኮድ ንገረኝ